hello hello ጤና ይስጥልኝ።
አብሮ ይስጥልኝ።
እንትን information ፈልገን ነበረ ምርት ለማዘዝ
እሺ ምን ነበረ?
ሽንኩርት ምናምን ለመግዛት ፈልገን በባንክ ነው እንዴት ነው የምናደርገው?
አዎ በቴሌ ብር ነው የሚከፍሉት። በስልክዎት አ በቴሌ ብር ነው የሚከፈለው። ChipChip የሚለውን application አውርደው አ እ እዛ ላይ item ኦቹ ከነ price ኣቸው አለ።
okay።
እዛ እና ላይ በስንት ቀን ይደርሳል ማለት ምርቱ ማዘዝ?
በሀያ አራት ሰዓቱ ዛሬ አዘው complete ይበሉት እና ቶሎ አ ለነገ ይመጣልዎታል።
እሺ እሺ እሺ okay፣ መልካም እናመሰግናለን።
እሺ